hello ሰላም ጤና ይስጥልን አይዳ አብዲ ከ We Plus ነበር ምደውለው የእኛን application አውርደሽ ነበር
ምን We Plus
We Plus አውርጄ ይሆናል ምን ነበረ አይ ለተጠቃሚነት ነው ለአሽከርካሪነት ነው ብዬ ነው
ለተጠቃሚነት ነው እንጂ እሺ ግን የተመዘገብሽው አሽከርካሪዎቻችን የሚመዘገቡበት ላይ ነው እና ከ Play Store ላይ ወይም ከ App Store ላይ We Plus solution user የሚል አለ።
okay እሱን search አድርገሽ ሲመጣልሽ እሱ ላይ register በማድረግ አሸናፊ የሚያደርግሽ referral code አለ። ከሶስት መቶ ሀምሳ በላይ game ኦች አሉት። እንዲሁም የተለያዩ አገልግሎቶች የምንሰጥበት ስለሆነ We Plus solution user ብለሽ እሱን አውርደሽ register አድርጊ።
እሺ እሺ፣ አመሰግናለሁ። መልካም ቀን ይሁንልሽ።
እሺ እኛም ነው።
እሺ